ልደውልለትና ማገናኘት ከቻለ ል የአብኔዘር አቤት ካምሮ ያሳል ታዘለውኛል ከበዛነ እንደንተ እዛ ነው ያለው አንተ አዎ
ተቆም ታገናኘኛለህ እንዴ?
ላገናኝ ግን በጣም ዲ ናቸው ግን እያነሱ አማራጭ ስለሌለ ነው።
ይዛለች እቃና ፓይት አንዴ
እሺ በጣም ስለጨናነቁና ኦርደር እየወሰደለን
እኮ ግቶኛል፣ ግን አንዴ ለማናገቻ ሌላ ምን አማራጭ የለኝም። እንደዛ ነው።
እሺ ከአንዴ ታጣል ሄሎ ሄሎ
ሄሎ፣ ወይ ወይ፣ ሄሎ ቆይ እስኪ አይ busy ናት እና ሄሎ።
በጣም ስለተጨናነቀች ወይ።
መሰለኝ። ቆይ እሺ ቆይ እንትን አይደለችም በጣም busy ናት። ለዛ ነው። ቆይ የአብኔዘር?
ፈቃድ። አቤት የሆነ ነገር ቢያት አልኳት። ሄሎ እሺ፣ አብኔዘር አቤት ሰዎች መልሼ እደውልልሃለሁ፣ መልሼ እደውላለሁ። ጠብቀኛል።
እሺ፣ እሺ።